ጤና ይስጥልኝ አሊ ባባ።
እንዴት ነሽ?
እግዚአብሔር ይመስገን አባት።
መኪና ማስታወቂያችሁ ላይ ስር- ስርየል አይቼ ነበር። ስርየል አላችሁ እንዴ?
ስሬ ለሁሉ የለንም አባት። ፋይፍ የለም ያለን ፋይፍ ኤል ስንት- ስንት ሞዴል?
ፋይፍ የለን ሁለት ሺህ አራት አለን በለጠፈን ባለጠፈን
የለጠፉ ስንት ይባላል?
ሁለት ሺህ አራቱ ሁለት ነጥብ አምስት ለመጣ አምስት ሀይሉክሱ አለን double ጋቢና እ?
ሀይሉክስም አለን double ጋቢና ከፈለጉ አዎ፣
five L አለን ሁለት ነጥብ አምስት እሺ፣ ነው ማለት ነው።
እሺ ማለት ስንት?
እሺ